ሄላ ሄላ ተገናኛችሁ?
ከማን ጋር?
ከስተመር ጋር ሳምራት አውቀኝ ነበረ ቅድም
አዎ፣ አዎ። አይ አይ- አይሰራ ሰራ
ታቷል። ደውልለታ ምን አልከኝ?
አልሞከርኩለትም።
ሞክርለት። አሁን ሰርቷል። ደውልለት።